Hello ሰላም ጤና ይስጥልኝ። በስትሬት
እሺ ሰዓት ስር ሰላም ጥ ሶስት መቶ ብር ወደ account ልኬ failed ሆነኝ።
ምን ሆነ?
failed ነው የሚለኝ እስካሁን አልወጣልኝ።
አዎ failed ከሆነ በ- አልወጣም ማለት ነው። ከ account account ላይ አለ
account ኡ ላይ አልደረሰም።
failed
ከ account ኡ ከሆነ ደግሞ እኮ መጀመሪያም አልወጣም ነው።
እና እንዴት ላድርገው?
በምንድን ነው ለማውጣት እየሞከርክ ያለኸው?
እኔ በአካውንት ገባኝ። በሳንቲም ነው በቻፓ
አደሳንቲም እኮ ወይ በቻፓ ሞክራ። ስንት ብር ነው ማውጣት የፈለግከው?
ሶስት መቶ ብር አውጥቼ እኮ እሺ failed ነው አለኝ። አካውንቱ መድረስም ከዚህ ደግሞ ወጥተዋል።
አአ ከሱ ወጥቶማ failed ሊልህ አይችልም። እስቲ ስልክህን ንገረኝ።
ዜሮ ሰባት ዘጠኝ okay ሳፋሪ ነው።
አ እሺ ሰባት ዜሮ ሰባት አስራ ሶስት እም፣
ሰባ አንድ እሺ ዘጠና አራት ሰማ- ሰማንያ አምስት pe- pending እያለ ነው።
pending ነው failed ነው ያለ pending ነው የሚለው
መቼ ነው?